አሁን ደውዬልሽ ነበር።
እሺ
እንትን እሑድ ትሰራላችሁ እንዴ?
እ እሑድ ትሰራላችሁ? CT scan ኡ CT scan ኡን እ
አቤት ነገ ይሰራሉ። CT scan ኡን ምናምን ይሰራሉ ይሰሩ ይሰራሉ አለ
አለ አይደል? እሺ በፈለግነው ጠዋትም ከሰዓትም ምንም ችግር የለውም አይደል? ልባ ችግር የለም። በተመቻችሁ ሰዓት ነው አለ።
እሺ እሺ እናመሰግናለን።
ኧረ ሰዓት ነው
አራት ሰዓት ነው።